ጤነስን ቤት ቤት
አብስ አልነው ለምንወዳ
ምንድን ነው ስማርት ሶፍቱ እኮ ስንከፍተው እምቢ አለን።
ቨርቹዋል ጌሙ ነው።
አዎ እሺ ሲስተም ሜንቴን እየተደረገ ስለሆነ ትንሽ ቆይቶ ይስተካከላል። እሺ ሜንቴናንስ ላይ ስለሆነ ነው።
እህ፣ ሲስተም ሜንቴናንስ ላይ ስለሆነ ነው። አፕዴት እየተደረገ ስለሆነ ነው።
እስከዚህ ሰዓት ይስተካከላል። ታዲያ
አሳወቀናቸው። በቅርብ ሰዓት እናሳስ- እናስተካክላለን ብለዋል።
በአስራ ሁለት እህ፣ እህ፣ በቅርብ ሰዓት እናስተካክላለን ብለውናል። አሳውቀናቸው ለፕሮቫይደሮቹ ያስተካክሉታል። እሺ ጠብቀው።
እሺ